ጤና ይስጥልን ጤና ይስጥልን ጤና ይስጥልን ማኒፋፋ ጤና ይስጥልን ጤና ይስጥልን ማኒፋፋ
ሰላም ነው ማ እግዚአብሔር ይመስገን እመቤት ምን ልርዳዎት አድራሻችሁ የት ነው? መስቀል ፍላወር ጋር።
መስቀል ፍላወር ናዝራ ሆቴልን ያውቁታል
እሺ ናዝራ ሆቴልን ትንሽ ሲሄዱ እመቤት የመንገድ መከፈያ አለ በስተቀኝ በኩል ነው የሚገቡት
በስተቀኝ ወደ ውስጥ ይገባል።
ከዚያ አፍሮ ሊንክ ሞተር የሚል አለ አፍሮ ሊንክ ሞተር የመኪና መሸጫ ማለት ነው
አፖሊንክ አፍሮ ሊንክ
እሺ በእሱ ሬክላም ትክክል ሲገቡ ማሊባባዎች ሬክላማችን ይታያል
እሺ ግን እዛ ስደርስ ልደውላ ና- ናዝራ ሆቴል ነው ያልሽኝ?
አዎ ወይ ደግሞ ምስራቅ በር ስጋ ቤት ፊት ለፊት አፍሮ ሊንክ ሞተር ይታያል ምስራቅ በር ስጋ ቤትን የሚያውቁት ከሆነ እህ
ምስራቅ በር ስጋ ቤትን የሚያውቁት ከሆነ ምስራቅ በር ስጋ ቤት ፊት ለፊት አፍሮ ሊንክ ይታያል። በሱ ሬክላም እሺ።
ትክክል መግባት ማለት ነው።
መልካም እሺ ስደርስ እደውላለሁ።
ይችላሉ ማለት